ሄሎ
ሄሎ ጤና ይስጥልኝ። አቤት
እ፣ ትኬት ቆርጬ ነበረ መመለስ እችላለሁ እንዴ?
የት ነው የቆረጥሽው?
እ፣ እንትና እዚህ ደብረ ብርሃን መናኸሪያ ማለት ነው።
ወዴት ነው የቆረጥሽው? ከደብረ ብርሃን ወደ አዲስ አበባ ቆርጬ አሁን የማልሄድበት ምክንያት ስለገጠመኝ ነው። መመለስ ይቻላል?
ስለዚህ ምን ታደርጊያለሽ መሰለሽ፣ የቆረጥሽበት ሹፌሩ አለ አይደለም?
አዎ።
ሹፌሩ ጋር ትሄጂና ታናግሪዋለሽ እ፣ ማለት እ ተመልሼ ሄጃለሁኝ፣ ግን አሁን ይሄድ አይሄድ አላውቅም እስካሁን ማለት ነው።
Okay። ስንት ሰዓት ነው የቆረጥሽው? ቆይተሻል?
ስድስት ሰዓት እ፣ ከሀምሳ Okay። እንደዛ ከሆነ አሁን ሄደሽ ተመላሽ ይደረግልሻል። ትኬቱን ይዘሻል አይደለም?
አዎ ይዤዋለሁ።
ትኬቱን ይዘሽ ትጫቸውና ይመልሱልሻል።
እሺ፣ እሺ እናቴ፣ የቆረጥሽበት ቦታ እሺ፣ በጣም ነው እሺ የማመሰግነው።
እሺ